የለውጥ ያስገኝ ቤት
እንትን account ልከፍት አለኝ እና password ኡን ተሳስቼ ይሁን እምቢ አለኝ።
forget password በይው እና በ message የሚገባ ኮድ አለ one time password እሱም password ተጠቀሚው እሺ
በሱ ነው መ- በሱ ምንም ሳልቀይር login አድርገሽ የምትገቢው
በሱ እነሱን ነው የማስገባው።
አ በ message የሚላክልሽ
እና ወደ ወደ ራሴ መቀየር አልችልም እሱን ከገባሽ በኋላ እ
መቀየር ትችያለሽ ግን በሱ ነው አንዴ እንትን ማለት ያለብሽ ስትገቢ ማለት ነው forget password ቢሆን እና በ message የሚገባልሽ ነው የምትጠቀሚው መጀመሪያ ላይ ከዛ profile ውስጥ ገብተሽ ማስተካከል ትችያለሽ
እሺ እሺ